ጤና ይስጥልኝ። ኮስሞቲክ ሄላ
አፊ ኮስሞቲክ አቤት።
እ፣ ጤና ይስጥልኝ። ሰላም ነው?
አለን ይመስል እ፣ የምደውለው ከዊፕላስ solution እ፣ ድርጅት ነው እና ውስ- እ፣ ዊፕላስ ከዊፕላስ ድርጅት
ከየት አልሽ?
ዊፕላስ እሺ እሺ።
ዊፕላስ ድርጅት የተለያዩ service የሚይዙ በውስጡ ባለቤቶቹ የሉም እናቴ ወይ የሉም?
የሉም። አ እንዴት ነው ማግኘት እንችላል?
እ? እ? የቢዝነሱ ስልክ ይሄ ነው። ያው እኔ call center ሰራተኛ ነኝ።
እና እነሱ እንዴት ነው ማናገር እንችላል?
ወይ መልእክት ካለሽ
እኮ እንትን እ፣ ስለነግሮች ነው ስለ ድርጅቱ ውስጡ በሀምሳ በ- service ከሀምሳ በላይ የያዙ ነው እና አንደኛው ኮስሞቲክስ የሚሸጡን ነው። እኛ app ላይ እንድትመዘገቡ ነበረ ኦንላይን እ፣ እንዲሸጡ
እሺ። ወይም ደግሞ ቴሌግራም ላይ ጻፊበት እና ስለምታየው እዛ ትመልስልሻለች።
በዚህኛው ስልክ ቁጥር አዎ በዚህ እሺ link ልክላታለሁ።
እሺ አመሰግናለሁ።
እሺ